hello
hello
ሰላም ጤና ይስጥልኝ።
ስለ ቴሌውን መረጃ ማወቅ ፈልጌ ነበር።
እሺ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገህ መጀመሪያ ትደውላለህ።
ኮከብ ዘጠኝ ሰማንያ አምስት እሺ መሰላል አድርገህ ትደውላለህ።
እሺ
ከዛ ሰባት ቁጥር ትጫንና አማርኛ ታደርገዋለህ።
እሺ ሶስት ቁጥር ላይ ለመጫወት የሚል ስትመርጥ ጥያቄና መልስና እድሉን ይሞክሩ የሚል ይመጣል።
እሺ
እ ጥያቄና መልስን በ coin ሁለት ቁጥር ላይ ለመግዛት የሚል አለ።
እ
በ coin እ- እ- coin ገዝተህ ነው የምትመልሰው ጥያቄና መልስ።
okay የእድል ጨዋታ ደግሞ የአንድ ቁጥር ላይ ለመመዝገብ የሚል አለ።
እ ስለዚህ ሁ- ሁለት ብር ይወስድና ሁለት ቲኬት ይገባልሃል። ሳም- ዕለታዊና ሳምንታዊ ፓኬጅ አለው።
okay
ስለዚህ አስር ብር ይወስድና የሳምንቱን ቲኬት ያስገባልሃል።
እሺ ትኬት ማለት ያው እድልን መሞከሪያ ማለት ነው።
አዎ ገብቶኛል።
እሺ፣ መልካም ጊዜ።
እሺ እሺ እናመሰግናለን።
አሜን።